ጤና ስፖርት አርባ እኮ የምንወደው
አብሮ የሁሉ ስፖርት ስልክ ነው።
አዎ ልክ ነው።
በሀምሳ ብር cash out አድርጌ ወደ ቴሌ ብር እንትን ብዬ ማለት ነው withdraw አድርጌ እና ቴሌ ብር ላይ እንትን አላለም። ደግሞ ከሁሉ ስፖርት ላይ deposit ላይ ደግሞ የለም።
እሺ ከ transaction ኦት ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
በቴሌግራም ልኬ እናሳውቀውታለን ምናምን ብለውኝ ነበረ እንደዛ አድርጌ ማለት ነው። ከዛ ግን እስካሁን ድረስ ሶስት ቀን ነው ምናምን የሆነው ነው አልተላከም።
በዚህ ስልክ ነው የላኩት?
አዎ በዚህ ስልክ ነው።
በድጋሚ እንጠቀለውታለን አማን።
እሺ